hello
ጤና ይስጥልን።
ሰላም ጤና ይስጥልን። ቴሌቪ
ቴሌን
አዎ ምን ልርዳዎት?
እ፣ ስለ አጠቃቀሙ የተወሰነ መረጃ ብትሰጡኝ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
እሺ፣ እሱን ደውዬ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ለመጫወት ጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት። coin ሲገዙ አቤት
እሱ እሱን አድርጌያለሁ። ከዛ
እሺ፣ የሚያሸልም ጨዋታ እድሎትን ይሞክሩ የሚለውን ነው የሚጠቀሙት።
አ፣ እሱን ጨዋታዎችን ቶችን ምናምን እሱን ሞክሬያለሁ።
እሺ ምን ሆኖቦት ነው ታዲያ?
እናንተ ወደ እኔ የምትልኩት ትኬት አለ መሰለኝ።
እኮ ትኬት የለውትም። ትኬት መግዛት አይቻልም። በየቀ subscribe ካደረጉ እ፣ በየቀኑ ሁለት ሁለት ይገባሉታል። ሁለት ሁለት ትኬት ማለት ነው።
አ፣
እርስዎ እ፣ ጥያቄና መልሱን በተከታታይ አስሩንም ካልመለሱ ትኬት ይሸልሞታል። በትኬት ደግሞ እድሎትን ይሞክሩ የሚል ጨዋታ ይጫወታሉ ማለት ነው። ትኬት መግዛት አይቻልም።
ትኬት መግዛት አይቻልም።
አዎ coin ነው በ coin
እሺ፣ በቃ ትኬቱ ከእናንተ ነው የሚላከው ማለት ነው።
አዎ
እሺ፣ አመሰግናለሁ።
እሺ እሺ መልካም
እሺ።
እሺ